ሄሎ ሄሎ ሄሎ፣
አቤት፣ ሰላም ነው።
እግዚአብሔር ይመስገን።
application install ለማድረግ ፈልጌ ነበረ።
application install ለማድረግ አ ልኮልኝ ነበር ልጁ ጌቱ።
እ፣ ተመዝግበ ነበር? መዝግቦ ነበር?
አ ማን ነው የመዘገበ? ታውቀዋለህ? ስሙ እ፣ ጌቱ መሰለኝ።
ጌቱ። እሺ እ?
እ፣ እ፣ ከዚህ በፊት አውር ቼክ ነበር መሰለኝ አይደለ?
እ?
አውር ቼክ ነበር መሰለኝ። Play Store ላይ አጣሁት ያልከኝ ነህ?
አ
Play Store ላይ የለም። ጌቱ አላናቀ አላላከልህም?
እኮ ልኮልኝ አሁን እየሞከርኩት ነበረ እሺ
እና ከላይ ስልክ ቁጥር አለ። ስልክ ቁጥር አስገባው።
አሀ ታች ደግሞ የሚስጥር ቃል የሚል አለ። እሱን ሳስገባ ከሁለት አንዱ የተሳሳተ ነው ይላል።
ሚስጥር ቁጥሩ
ሚስጥር ቁጥሩ ወይንም እንትኑ የተሳሳተ ነው ይላል።
እሺ ስም ማን ነበር? ይቅርታ።
ችግር የለም። ሰይፈ ገብርኤል
እሺ ሰይፈ ገብርኤል በለጠ።
አዎ መ- እ፣ መዝግቤሃለሁ እኮ እንደውም በቀደም የመዘገብኩ ስለነበር መዝግቤሃለሁ።
እም፣ እኮ እንዴት አልመጣለ ሚስጥር ቁጥሩ ልንገርህ።
ይላል? ባለፈው notice ብሎ የመጣው ቁጥር ነው።
አይ እኔ ልንገርህ ሚስጥር ቁጥሩን እሺ ከአንድ እስከ ስድስት አስገባለት እና እስቲ ሳትዘጋው ሞክረው።
ከአንድ እስከ ስድስት ላስገባ።
አዎ እሺ እዚህ